hello ሰላም ሰላም
ሰላም እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው። ይኸውልሽ አራተኛ ዙር የመዝገቢያ ቁጥር hello hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ማን ነበር? ከየት ነው?
ኮሜ ይባላል። ድምፅሽ ግን ትንሽ ጫጫታ ነገር ነው፣ ብዙ አይሰማኝም።
እኔ ይሰማኛል። ማን ልበል?
ኮሜ ይባላለሁ። በዩቲዩብ class ተመዝግቤ ነበር እና በሰባ አምስት ቤቱ ስልክ እ፣ ልኬላችሁ ነበር screenshot አድርጌ።
okay፣ እንደዛ ከሆነ አሁን check እናደርገዋለን። ከላኩ
okay እሺ። ያው ያው check ምንም የተደረገ ሴጁሉ ከሆነ ምንም ሌላ የ- feedback በአካል ነው የላችሁልኝ የሚማሩት?
ነገር በአካል ልሞክረውና እ፣ con- እንትን ሆኖ convenient ሆኖ ካላገኘሁት መቀየር እችላለሁ አይደለ?
አዎ ይችላሉ። በአካል ከሆነ ነገ ነው class የሚጀመረው።
OK ሲኤምሲ ሚካኤል አጠገብ ኢኮኖሚክ ኮሚሽን ህንፃ ስድስት ሰዓት ላይ እህ እ?
ፎቶና ደረሰኞች ይዞ ይዟል።
Hello አልሰማሁሽም።
ነገ ሲኤምሲ ሲኤምሲ ሚካኤል አጠገብ
እ፣ ኢኮኖሚክ ኮሚሽን ህንፃ ስድስት ሰዓት ላይ እ፣ ደረሰኞችና ፎቶ አንድ ይዘው ይገኛል።
ፎቶ የጉርድ ፎቶ አዎ
እሺ፣ እሺ።